hello, ጤነስጥ
ጤና ይስጥልኝ።
እንግዲህ መስቀል ምን ልታዘዝ? ቴሌቪዥን ነው።
ቴሌቪዥን አዎ ምን ልታዘዝ?
እ ከእንደገና መግዛት እንዴት ነው የምችለው? ምንም አላመጣልህ አለኝ።
ም- ምን ለመግዛት ምን ለመግዛት ምን ቅድም የአየር ለመግዛት ሰዓት እንደዚህ ቴሌቪዥን?
ገዛሁት ጌ- ቴሌቪዥን ጌም ነው ጌም ነው።
እኮ ኮከብ ዘጠኝ ሰማንያ አምስት መሰላል አድርጎ ሲደውሉ መረጃ ይመጣሎታል። የቴሌቪዥን በእንግሊዘኛ
አዎ ከዛ ሰባ ቁጥር ተጭኖ አማርኛ ያርጉት።
እኮም እንደዛ እንደዛ ነው እየተጠቀምኩ ያለሁት።
ከዛ ሶስት ቁጥር ላይ ጥያቄና መልስና እድሎን ይሞክሩ የሚል አለ።
አላ
እ፣ ትኬት ከ- ሁለት ቁጥር ላይ coin ይገዙና ጥያቄና መልስ ይመልሳሉ በ coin እኮ ካለ ጊዜ ምን ላይ ለምን አይገዛ እምቢ አለኝ። ካ- ካርድ ካርድ እያለኝ ሲሆን ከካርድ ላይ ነው የሚወስደው።
እ?
ካርድ ካርድ
ከካርድ እኮ ከካርድ ከካርዱ
መጀመሪያ ገዛልኝ። አሁን ደግሜ እንትን ስለው እምቢ አለኝ።
ትኬት አይገዛ ትኬት አንዴ ነው subscribe የሚደረገው።
OK daily ን ስገዛ ማለት ነው።
በቃ daily በቀን ሁለት ብቻ ነው የሚገባው። ከዛ በላይ መግዛ እንትን ማድረግ አይቻልም።
OK ለዛ ነው። ስለዚህ አሁን ምን አዎ ለማድረግ ነው?
ነገ ነገ ይሰጡታል።
ነገ ነው የሚሰጠኝ። ከአራት ሰዓት አዎ በኋላ አዎ አዎ ከሳምንት ይሻላል ማለት ነው።
አዎ የሳምንት ይሻሎታል።
OK፣ እሺ፣ thank you።
እሺ welcome